ጤና ይስጥልኝ ጤና ይስጥልኝ ጤና ይስጥልኝ ይሰማል ጤና ይስጥልኝ ያዕቆብ ኖት
ሄሎ
ሄሎ ጤና ይስጥልኝ ያዕቆብ ኖት
okay ከአሪፍ ፔ ነበር የምደውልሎት ረዲት እባላለሁ
እ ከአሪፍ ፔ ነበር የምደውልሎት
መልካም ቢል ነው ባለው መመለ
አማርኛ ማውራት ይችላሉ
የለም
መስመር ላይ የጠብቁን ደንበኛችን
እንዳይ